ጤና ቤት
እስኪ link አፍልክልኝ። አፕሊኬሽኑ ልጭን ፈልጌ
ምንድን ነበር አፕሊኬሽናችሁ ልጭን ፈልጌ እኮ አፕሊኬሽን የለውም። ቤስት ቤት እና አዎ፣ Best Bet ውስጥ ቤት ላይ ነው የምትገባው። register ለማድረግ ፈልገህ ነው።
እና ምን እንትኑን እንትኑን ሁሉ ሞልቼ አላመጣለኝ እኮ አግኝቼው ነበር።
password ህን ስታስገባ register ስታረግ password ህን ስታስገባ capital letter፣ small letter፣ special character ቁጥሮች አድርገህ ነው እሺ የምታስገባው።
እሺ፣ ከዛ ስምንት እና ከዛ በላይ መሆን አለባቸው።
እሺ።
እሺ